ሰላም ነው?
እግዚአብሔር ይመስገን።
አሜን የተመሰገነ ይሁን። በዛኛው ስልክ ስንደውል አይነሳም።
የትኛው ሀምሳ ሶስት ቤት ነው
ሀምሳ ሶስት ቤት የማን ስልክ ነው?
ከእናንተ እንጃ።
ጋር አብሮ የተ- አብሮ የተለጠፈ ነበረ።
okay የሀምሳ ሶስት ቤት ስልክ እኔ እንጃ እኔ አላውቅም። ምን ይባል- አላችሁ ምን አይነት መኪና ፈልገህ ነው?
Yaris compact
አለን ነው? እሺ ከ- በሁሉም አይነት ሞዴል አላችሁ?
እ?
በሁሉም አይነት ሞዴል ከሁለት ሺህ ስድስት ጀምሮ አለ።
አዎ ሁለት ስድስት አለ ስምንት አለ አራት ሰን አስራ ሁለት አለ እሺ የት- የቱ ጋር ነው እንትናችሁ?
አራት አለ።
compact መስቀል Flower መስቀል Flower ምኑ ጋር ናዝራ ሆቴል ፊት ለፊት እ እ ናዝራ ሆቴል ፊት ለፊት ናዝራ ሆቴል ፊት ለፊት አዎ በቃ እሺ። ለምን መጣነሽ?
እሺ እሺ አባ።
ምንድን ነው የሱቁ እንትን ነው ቤቱ?
ማኒ ባባ እ እ ማኒ ባባ መኪና መሸጫ ኦኬ ማሊባባ ነው።
አዎ እሺ እሺ እሺ አባ።